Hello ጤና ይስጥልኝ። ቃል ኪዳን ነኝ ከቤስት ቤት ምን ልርዳው
ትኬት በአንድ ወድቆብኝ ነበር ቅዳሜ ዕለት።
እሺ አንዴ መስመር ላይ ጠብቁኝ።
እንትን ደግሞ አለው ማለት አንድ ጨዋታ abandoned ብሏል፣ ተቋርጠዋል። የበርንማውዝ እና ሉተን ምንድን ነው የምትሄድ? የሰማኝ ይመስለኛል።
ሰላም ሰላም፣ ጤና ይስጥልኝ። ቤት ቤት ከላ ነው የባኩም ልርዳው።
ጨዋታ በአንድ ወጥብኝ ነበር ቅዳሜ ዕለት። አንድ ጨዋታ ደግሞ አብድ እንድ ብሏል፣ ተ- ጨዋታው ተቋርጠዋል።
እሺ ካሸኮር ንገረኝ።
አይዲ ነው የያዝኩት፣ በሞባይል ነው የምጫወተው።
ኦኬ እሺ፣ ከ- የደወልክበት ነው ቁጥሩ?
አዎ አርባ ፊቱ ይህ ይቅርታ ንገረኝ ከእንደገና። አርባ ስድስት
እ እሺ ንገረኝ አንዴ ቁጥር ስልክ ቁጥርህን አንዴ ንገረኝ ስለማይወጣልኝ አርባ?
ነው። እሺ ዜሮ ዘጠኝ አርባ እሺ አርባ ሰማንያ አራት ሰማንያ አራት ስልሳ አንድ ስልሳ አንድ ዘጠና ስምንት ዘጠና ስምንት እሺ ID ው በምንድን ነበር የሚጀምረው? ይቅርታ የመጀመሪያውና የመጨረሻውን ፊደል ታስታውሰው ከሆነ ንገረኝ።
E one
ይቅርታ ምን አልከኝ? E one E one ኢዋን አዎ። E one C one እሺ መጨረሻው መጨረሻው ዜሮ ሁለት
መቶ ሀያ ብር ቦነስ አለው እና
አዎ።
መቶ ሀያ ብር ቦነስ አለው። እሺ okay እሺ። አሁን ይላታል ገብቶልሃል? አዎ ገብቶልሃል። መቶ ሰማንያ እሺ።
ብር ከሀምሳ ሶስት ነው አሁን balance ላይ ያለው መቶ ሀያ ብር ተጨምሮልሃል። እሺ እሺ፣ አመሰግናለሁ።
እሺ እኛም ስለደወልክ እናመሰግናለን። መልካም ነው ደንበኛችን።
እሺ